हिला Hello
Hello.
ሰላም ጤና ይስጥልን ቴሌቪ
አዎ
አለ ምን ልርዳ
እ የምንድን ነው ይሄንን ቴሌቪን ጌም አገልግሎት
ጌም?
ቴሌቪን
አዎ እና አ
አ ሰላሳ ሰሌውን ነበረኝ
እ አቤት
ሰላሳ ሰሌውን ነበረኝ
እ በ- ባለው ጥቂት ጌሞችን ይጫወቱ፣ ድሎትን ይሞክሩ። ኮከብ ዘጠኝ ሰማንያ አምስት ሀያ ሰላሳ ላይ ይደውሉና
እ ሶስት ቁጥር ላይ ለመጫወት የሚል አለ።
እሺ ለመጫወትን ሲጫኑ ጥያቄና መልስ፣ ድሎትን ይሞክሩ የሚል አለ። መርጠው መጫወት ይችላሉ። ከሰላሳ ቀን በኋላ አገልግሎቱ አይሰጥም። ያሉት ትኬት ባሉት እርሱ game ኦችን ይጫወቱ፣ ድሎትን ይሞክሩ። ስልኮት smart ከሆነ በድረገጽም ገብቶ መጠቀም ይችላሉ።
እሺ መልካም እድል።
እሺ እሺ